ጤና ይስጥልኝ ሰላም ነው? hello hello
hello አይሰማም?
ይሰማል ይሰማል።
እንትን የሙኒክ ጨዋታ ምንድን ነው? እስከምን ያህል ጊዜ ነው የሚቆየው?
እሱን እርግጠኛ አይደለም፣ ግን በ24 ሰዓት ውስጥ የሚጫወቱ ከሆነ ይታረምልሃል። ካልተጫወቱ ውድቅ ይሆናል፣ ይወጣል ከትኬቱ።
ሶስት አራት ሰዓት የቀረው ይመስለኛል።
አዎ ቼክ አድርገው ትንሽ ቆይቶ። እሺ እሺ እሺ እሺ